hello hello
ነው ወይ እያ ደውል እኮ ስልክ ስላነሳሽልኝ ነው።
አዎ ስልክ እኮ አይሰራም፣ በ bot ነው።
okay እሺ በቃ እንትን አሁን ተቀበሉ።
አዎ ተቀብሎኛል። on time አስተካኪው።
on time አደረስኩ እንዴ?
እ- customer አዎ አድርሼዋለሁ።
የአንግራውን አዎ
እንዴ ሁለት ሰዓት እኮ አልፎታል። ታዲያ
እንዴ እና እኮ- አታሳውቁም እንዴ?
እንዴ አሳውቄያለሁ፣ አሳውቄያለሁ። በደንብ ነው ያሳወቅኩት።
ምን ላይ ነው ያሳወቅከው?
እ፣ order ኡንማ አልፈለገም ምናምን ብሏል ብዬ እኮ አሳውቄሽ ነበረ። ከዛ አዎ።
አድርስለት ብለሽ ነው የደወልሽልኝ። hello ወይ እሺ ቆይ፣ አድርስለት ብላ ደ- አይደለ የደወልሽልኝ?
okay፣ እሺ እሺ ከዛም በኋላ ምንም አላልሽኝም። አሳውቅ bot ላይ ምናምን ብትይ ነው አሳውቅ ነበረ። መልሼ ስደውልልሽ ስልክሽ ይኸኛው አይሰራም።
አይሰራም። bot ላይ ጻፍ ነው ያልኩህ። ገነት ሆቴል እንደዛ ምናምን አላልኩም።
ነው አይደል?
እ ገን- ገነት ሆቴል ምናምን ነው አይደለ?
አዎ ቂርቆስ እኮ ቤተ ክርስቲያን ምናምን ምናምን bot ላይ ማሳወቅ ነበረብህ። order ኡን ጨርሻለሁ ብለህ አሁን እ- ሁለት ሰዓት አለፈ። እንላቅ okay እሺ። ስለዚህ order ኡን ከ እንትን ከ ከብ- እ- ከ app ኡ ላይ እሺ እ፣ ማጥፋት ትችያለሽ፣ complete ማለት ትችያለሽ።
complete ማ አዎ፣ ግን ይቆርጥብሃል ነው አሁን። እሺ ለማንኛውም አሳውቅልሃለሁ ሚስተካከል ከሆነ
እንደ ያ- ደግሞ እኮ minus የገባ order እኮ ነው። ለምንድን ነው የሚቆረጠው?
እሺ እሺ ተስልከኝም እኮ ማይነስ አዎ፣ አሳውቂ አሳውቅልሃለሁ። እሺ።
ማይነስ